ጤና ይስጥልኝ ሁሉ ስፖርት ነው ባኮ መለዳ
ቅድም ደውዬ ላክ በቴሌግራም ብለሽኝ ልኬ ነበር
እሺ እና አልተመለሰልኝም። ሳየው የለም።
እሺ ማን ነው ስሞት? የቴሌግራም
ዳዊት
ዳዊት ዳዊት ወልዴ
ስልክ ቁጥር መች ላኩ?
ስልክ ቁጥር አላኩም። ስልክ አዎ አላ- አላኩም ይላኩ እዛው ላይ እሺ፣ እሺ።